ጤና ይስጥልን አሊባባ።
hello ሰላም ነው?
እግዚአብሔር ይመስገን።
high roof
high roof ሁለት ሺህ ዶ- ስንት ነበር?
ሁለት ሺ ዘጠኝ አላ ሁለት ሺ አስራ ስድስት አስራ አምስት አለን።
አስራ አምስት አዎ
ዋጋው ስንት ነው
ሶስት ነጥብ ስምንት በባንክ ከሆነ
ሶስት መቶ ስምንት በ cash ስ በ cash ከሆነ ድርድር ይኖረናል።
ምን ያህል ሜትር ነው ሄደው?
አዎ ድርድር ይኖረናል።
ምን ያህል ነው ኪሎ ሜትር ሄደው?
መስመር ላይ ነው አባት፣ መስመር ላይ ነው።
አ
አዎ ሶስት ነጥብ ስምንት በባንክ ከሆነ በ cash ከሆነ ድርድር ይኖረናል።
ኪሎ ሜትር ውስጥ
ምን አለኝ?
Dolphinስ አላችሁ Dolphin አዎ አለን ዶልፊን ሁለት ሺህ ሰባ- እ፣ ሁለት ሺህ ሰባት እና ስምንት አለን።
ዋጋው እንዴት ነው?
ሁለት ሺህ ሰባቱ ሶስት ነጥብ ሶስት
እሺ
ሁለት ሺህ ስምንቱ ደግሞ ሁለት ነጥብ አምስት ነው። አሪፍ አቋም ላይ ያለን አለጠፈም አይደል
ታርጋ የለጠፈ ነው።
ነው?
ሰራ አዎ ኦኬ ዋጋ ውስጥ ተሰራ ነው ያለጠፈ የለም?
ምን አለ
ታርጋ ያለጠፈ ያለጠፈ የለም?
ጋር አይዘኙም።
ነው ሶስት ነጥብ ስምንቱ ራሱ ሀይሩፍ የሰራ ነው።
ነው ኬሱም የሰራ ነው?
አዎ
እሺ
እሺ